ጤና ይስጥልኝ። ሁሉ ስፖርት ነው። ባኮ ምን ልርዳዎት?
ገንዘብ አስተላልፌ ነበረ withdraw ወደ ቴሌብር።
እሺ ይህን ወደ ቴሌብር አልገባም፣ ከዚህም ቆርጧል።
ከ transaction history ላይ
አዎ፣ shot አድርገው ይላኩልን ያልገባሎትን በቴሌግራም
በቴሌግራም account አችሁ እንዴት ነው ታዲያ ማገኘው?
እዛው website ኡ ላይ ጥያቄ ምልክቱን ሲጫኑ ይመጣልዎታል።
okay እና እዛ ላይ screenshot ኡን ብቻ ነው ስልክ ቁጥሩ ምናምንስ?
አዎ አንድ ላይ ከስልክ ቁጥር ጋር።
okay እሺ።
እሺ መልካም ቀን።